አስራ ዘጠኝ ሰባ ስምንት ሰባ አምስት ሄሎ ወይ አቤት።
ወይ መልሼ ደወልኩለት።
እሺ እሺ እሺ ልንገሩት ዜሮ ዘጠኝ አስራ ዘጠኝ አንዴ ይቅርታ ባል እሺ ችግር የለም
እሺ ዜሮ አስራ ዘጠኝ ሰባ ስምንት እሺ ሰባ አምስት እሺ ዘጠና ሶስት ዘጠና ሶስት አዎ መለሰ
መለሰ ነው የሚባለው።
አዎ አዎ እሺ እሺ እሺ እሺ መልካም